ቤት ቤት ቤቲ ነው የምንረዳው።
ሰላም ነው ቤቲ። እንዴት አመሽ?
ሰላም ሰላሙን ከድሬዳዋ ነኝ። እንዴት ናቸው?
እንዴት ነው?
ሰላም ነው? ስራ አሪፍ ነው?
ስራ ነው ቆንጆ።
አለ ይቅርታ፣ የሆነ እንትን ልሳካ አድርጎብኝ እዚህ የጎሮ ሾፕ ስንት እንደሆነ የዛሬ ባላንሱን ቼክ እንድታደርግልኝ ነበር። እዚህ ጋር የሚያሳየኝ እና ባካ ጎሮ ኦፊሱ ሾፕ ላይ ጄአር ነው
አሃ፣ ጄአር ነው።
ያ፣ አ
ጥላሁን ይቅርታ፣ የት ነበረ?
ድሬዳዋ ነው ድሬዳዋ እሺ እሺ፣ ይቅርታ።
ድሬዳዋ shop ኦች አሉ አይደል? ሶስት ከዛ ውስጥ የጎሮ shop ነው።
አዎ ልክ ነህ። አንድ ጠብቀኝ እሺ፣ መስመር ላይ ችግር የለም። ካሸት ነው የሚለው አንቺ? ኖ ኖ ካሸርማ ጥላሁን ነው የሚለው አንቺ?
ሄሎ።
ወይ ወይ እሺ ጥላሁን እኔ ያዝ ልንገርክ እ ሁለት ካሸር ነው መሰለኝ አይደል የሰራው።
ሁለት ካሸራ ስለዚህ ካሸርቱ የሚለው ኔጌቲቭ አንድ አንድ ሺ አምስት መቶ አስራ ሶስት ብር ነው።
እሺ ከዛ ጥላሁን ስሪ የሚለው ደግሞ ማለት ነው ስምንት መቶ አርባ አምስት ብር ነው የሰራው ፖዚቲቭ ማለት ነው።
እሺ እሺ እሺ ሰላም አምሽሽ